ሄሎ
ሄሎ አቤት።
ሰላም ከችብችብ ነበር ምደውልሎት።
እሺ
እ ይቅርታ ከዚህ በፊት order አድርገው ነበር አይደል? ችብችብ ላይ በፊት
አዎ።
እሺ አዎ።
እሺ እስኪ order ካደረጉት ውስጥ እስኪ የተመቸዎትና ያልተመቸዎት ነገር ካለ አስተያየት ካለዎት እንዲነግሩን ነበር።
እ እዚህ ለብዙ ሰው ነው የወሰድነው።
እኮ አሁን የተመቸዎትና ያልተመቸዎት ነገር ካለ እንዲነግሩን ነው።
እኔ ካዘዝ ችብችብ ካዘዛችሁት ውስጥ የተመቻችሁ ወይ ያልተመቻችሁ ልብኔ ልበኔ በያታል ልስተሽ
ይፍጧት፣ ችግር የለም እኔ አወራታለሁ።
ሄሎ ሄሎ አቤት።
እንትን process ኡ ምናምን ነው እንጂ እንትኑ ጥሩ ነው፣ እቃው ምናምን አሪፍ ነው okay፣ ቆንጆ ነው እ
ቆንጆ ነው።
አዎ እቃዎቹ ምናምን ናቸው፣ ግን መጣን እዚህ ደርሰናል እያሉ ቀን ሁለት ምናምን ቆዩ እንጂ ሌላው ነገር እቃዎቹ ምናምን ጥሩ ናቸው።
ቆንጆ እሱ ናቸው።
ቢፋጠን አዎ ማለት አሁን ለምሳሌ ዛሬ ያዘን የዛኑ ቢመጣ አሪፍ ነው አይደል?
እህም።
እንደሱ okay፣ ቢሆን- አስተያየት ካለዎት እንደዚህ
እሺ እንደሱ ቢሆን ነው እንጂ ሌላ ነገሩ ሁሉ ነገር ጥሩ ነው። ያው ብዙ ለምሳሌ ዛሬ ጠዋት እየደወልን አካባቢ
እ?
ለምሳሌ ጠዋት ዛሬ ጠዋት አዘው ወደ ማታ አካባቢ ይመጣለን ነው የሚሉን።
አዎ እንደው ሰራተኛ እስኪወጣ ድረስ እዚህ የመንግስት መስሪያ ቤት ስለሆነ አዎ እስኪወጡ ድረስ ቢመጣ ይዘውት ይሄዳል። አሁን ይዘዝለት ሁለት ቀን ምናምን ቆይቶ ነው የመጣው።
ኦኬ ዛሬ ደርሰናል የቱ ጋር ናችሁ እያሉ እንደገና ሳይመጡ ሲያድሩ እም፣ እኛም የውሸት መስሎን ነበር ኦኬ
እንጂ ሌላው የእቃው ጥራት ምናምን ቆንጆ ነው። አሁንም ሽንኩርት መጣን እንዴ?
አይ አሁን እንኳን ገና አልመጣም። እስኪ ከሰዓት ቤት ያደርጉት።
እሺ በቃ እሺ፣ መልካም እናመሰግናለን።
ቀን። እሺ መልካም ቀን።
እሺ ላንቺም መልካም ቀን።